ነው። በሰላም ጤና ይስጥልን።
እሺ፣ አቤት።
ከቼፕቺስ ነበረ የምደውሉት።
እሺ፣ ቲማቲም ነበረ ዛሬ ያልተረከቡት።
እሺ። አሁን ቅድም ጠዋት በጠዋት ስራ እየገባሁ ደውሎልኝ ነው። አሁን መቀበል እችላለሁ ከመጣልኝ።
OK። አይ ለነገ ነው። ነገ መረከብ ይችላሉ።
አዎ፣ ነገ እችላለሁ ሙሉ ቀን።
በቃ ለነገ አስገባሎታለሁ። ነገ ይረከባሉ።
እሺ፣ እሺ፣ እሺ። እናመሰግናለን።
እሺ።
አረንጓዴ ላደርገው